ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። አቶ መንበሩ አስረዳ
እሺ ከ We Plus Solution ድርጅት ነበር መደወልልዎት።
ከምን ከዊ ፕላስ
ዊፕላስ?
አ
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
okay። አይ ደውላልኛ ብቻ አንተ አ ተደውሎልዎታል? እሺ አዎ።
እሺ document አስገቡ ወይስ ተመዘገቡ?
እስቲ ቆይ document አሁን ሩቅ ቦታ ስለሆነ ችግር የለውም። እሺ ባገኙበት ሰዓት የቴሌግራም ቁጥር ተል